हेलो Finish कराना
ए,
ሌላም ወይ ሰላም ጤና ይስጥልኝ።
ያለን ከሲቢ ብሬ ወደ ቤስት ቤት አካውንቴ
እሺ ቆርጦ ግን በካርታ አልገባልኝም።
ዊዝድሮ ነው።
አረ
እሺ ዲፖዚት ነው።
ዲፖዚት አዎ።
እሺ deposit ስታደርግ የተላከልን message ትልክልናለህ?
እ?
deposit ስታደርግ የተላከልን message ትልክልናለህ?
ማለት ከንግድ ባንክ
አ የቆረጠብኝ
አ message የተላከልን message አለ አይደለ?
አዎ።
እሱ message ላክልን ቴሌግራም ላይ